ሰላም ጤና ይስጥልኝ።
አብሮ ይስጥልን። አሁኑ ስልክ ነው አዎ ከቢጃይ ነው።
ከቢሮ ነው?
ተቋርጧል።
እሺ እ ተቋረጠልኝ።
ስልክ ቁጥር አሁን የደወሉበትን ለያዘው።
እሺ እሺ፣ የት አካባቢ ነው የሚገኘው ቤቶት?
ካራ ቆሬ አየር ጤና ያለው ካራ ቆሬ ማብራት ኃይል ጀርባ
እሺ፣ ጀ- ዲስፔንሰሩ ጋር ነው አይደል ያለኝ?
አዎ ሰዓቱ ጋር ሰዓቱ ላይ እያስተነፈሰ ነው።
ያስተነፍሳልን ብናስተካክለው ደግሞ ጅራፍቱ ምንም ያላረፋ ውሃ አይወርድም።
እሺ፣ ደንበኛችን ጥያቄዎትን መዝግቤ ወደ ጥገና ባለሙያዎች ያስተላልፋለሁ። ሌላም ደህና ነገር አለ።
የለም አመሰግናለሁ።
እሺ፣ ስለደወሉን ቅዳሜ አመሰግናለን።
ስለሆነ በጊዜ እንዲመጣ አድርግልኝ።
እሺ፣ አስቸኳይ አድርጌ መዘግባለሁ። ስለደወሉን አመሰግናለን። አገልግሎት ያሉትን ሀሳብና አስተያየት ከሚሰሙት ድምጽ ላይ ያስቀምጡልኝ። መልካም ቀን።
እሺ